ወይ ምን ሆነብህ? ስልሳ ሁለት ሀያ አራት
ሄሎ ወይ ስልሳ ሁለት ሀያ አራት ምን ሆኖብህ ነው?
ስልሳ ሁለት ሀያ አራት ምን ሆኖብህ ነው?
አልደረስም ምግቡ ስምህን ማን ልበል?
ገዛልኝ ገዛልሽ ታገናኘኛለህ? ኬኬ ኬኤፍሲ ነው።
ደውልላት